hello ወይ ኧረ ካሳንቺስ በእናትሽ ድጋሚ ገባብኝ እኮ ድጋሚ ከካሳንቺስ ገባ አምሳ ሰለ ሰለ ገ
ማነህ?
አማኑኤል ነኝ የቅድሙ order ነው ኧረ ሌላ ነው በእናትሽ
እንዴ? አንተ ምን ሆነህ ነው? እያየ accept በል እንጂ አማኑኤል። ኧረ ተው on time። ኧረ እዚህም እኮ dispatcher ኦች on time ነው ደሞዝ የሚገባላቸው ለእናንተ ብቻ አይደለም on time። ኧረ ተው እንዴ አሁን እኮ ነው በእናትሽ ዑራኤል ደርሼ ስመለስ በቃ የካሳንቺስ አብሮ ይመጣ
ንገረኝ። order ነበር ካስወጡልህ ያስወጡልሃል፣ ካላስወጡልህ ትሰራዋለህ። order ነበር እሺ ሀምሳ ስልሳ ዘጠኝ ነው hello hello hello ጠብቀኝ፣ ጠብቀኝ እንዳዘጋው። hello እንዳዘጋው ጠብቀኝ መስመር ላይ በቃ ተይው እንዳታስወጪ እሄዳለሁ አጠይቂያቸው
እሺ።
አህ